ሰላም ጤና ይስጥልኝ። ደስ ይበል።
ሰላም አቤት። ሰላም እግዚአብሔር ይመስገን። ምን ነበር?
ፌቨን ታገናኝ ትችያለሽን?
ማንን?
ፌቨን ፌቨን ሄቨንን?
አዎ።
እሺ hello።
አቤት። ሰላም cashier code እንገልጸው እሺ ንገረኝ።
አስራ አንድ ሀያ አንድ
አስራ አንድ ሀያ አንድ ሰማንያ ሶስት አርባ አምስት ሰማንያ ሶስት አርባ አምስት አዎ
አዎ እ፣ አግኝቼዋለሁ። እሺ ይቅርታ፣ ብዙ ዛሬ customer ስለሆነ የትኛው እንደሆነ እ፣ እንትን ብለዋል። እሺ ተስተካክሏል። እሺ check አድርገው። win ሆኗል።
አ- አሁን አዎ፣ መሄድ መውጣት ትችላለህ።
መውጣት አዎ።
ይችላል። አዎ።
አዎ ሄደህ መውሰድ ትችላለህ።
እሺ፣ አመሰግናለሁ።
እሺ አባ፣ እሺ መልካም ቀን።
እሺ፣ አመሰግናለሁ።